ጤና ይስጥልኝ በሽት ቤት ቤቲ ነኝ የምልደው ካሸር ኮድ ሲል እይልኝ ቁጥር ምን አልከኝ?
ልንገርሽ ካሽ ካሸር ኮድ እይልኝ ቁጥር ልንገርሽ እሺ አንዴ ጠብቀኝ።
እሺ
ንገረኝ።
አስራ ሁለት ስልሳ ስምንት እሺ
ሀያ ሶስት ስልሳ ሁለት
እሺ ሁለት ጨዋታ ወጥቶብሃል ውስጥ ነው። እሺ
እሺ ቆይ አንዴ ልንገርሽ ደግሞ ሌላ እሺ ንገረኝ።
አስራ ሶስት ዘጠና ስምንት ስልሳ ስምንት አስራ ሶስት አስራ ሶስት ስልሳ አስራ ስምንት ሶስት ስልሳ ስምንት ሀያ ሶስት ሰላሳ አራት
አስራ ሶስት ስልሳ ስምንት ሀያ ሶስት ሰላሳ አራት አይሰራም። አዎ ቆይ አስራ ሶስት አስራ ሁለት ስልሳ ስምንት ብልሽ ነው ሶሪ እሺ አስራ ሶስት አስራ ሁለት ስልሳ ስምንት
ሀያ ሶስት ሰላሳ አራት
ይሄኛውም lost ነው። ብዙ ጨዋታ ነው የወጣብህ።
okay እሺ፣ ተደውል። እናመሰግናለን። መልካም ቀን።
አሜን